Please allow me walk over the top. ጤና ይስጥልኝ ለመያቸው መስመር ላይ ያሉ መስመር ላይ ያሉ ደንበኛችን
አይሰማም።
እሺ፣ አሁን ይሰማል። ምን ላድርጎት?
በቤት ብዬ በር ተይዞብኝ ነው።
እኛ ደውለው አስመዝግበው ነበር።
አይ አላስመዘገበም።
እሺ፣ ስሞትን ማን ልበል?
ደጀኔ
ማን አሉ?
ደጀኔ
ደጀኔ ማን?
ቀልቤሳ
ቀልቤሳ።
አ
በስልክ ቁጥር ነው የሚጠቀሙት ደንበኛችን። ለ betting site እና ላስተላለፉበት
አለ ስልክ ቁጥር ይንገሪ።
ዘጠኝ ሶስት ሀያ ሶስት ስልሳ ዘጠኝ አስራ ዘጠኝ no አስራ ዘጠኝ ስልሳ ዘጠኝ እሺ
ዘጠና ሶስት አርባ ሰባት
ከየት ወዴት ነበር ያስተላለፉት?
ከቴሌብር ወደ አፍሮ
ወደ አፍሪ አ መቼ ነው የነበረው?
ዛሬ
ስንት ብር ነው የነበረው ደንበኛችን?
መቶ አርባ ስምንት
መቶ አርባ ስምንት አ
እሺ በምነግሮት ስልክ ቁጥር ከቴሌ ብር የተላከሉትን message screenshot ይልኩልኛል።
እሺ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ ዜሮ አንድ አስራ አምስት ሀምሳ አምስት ሀምሳ አምስት ደንበኛችን okay ሀምሳ አምስት በዚህ ስልክ ቁጥር ላይ ቴሌግራም ላይ screenshot ኡን ስሞትንና ስልክ ቁጥሮትን አድርገው ይላኩልን። በእኛ በኩል ጨርሰን ስናስ- እናሳውቆታለን።
ኦኬ
እሺ ሌላ መረዳት ነገር አለ?
አይል ስለደወሉልን እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከምክትል ድምጽ ማለት እንግዲህ መልካም ቀን